እግዚአብሔርን ፍርህ ያንን ታቁ ለምናን ተቀጫ
መንፈስ በዋይ በወገን ልቲ ደብሳን እኔ መስዋዕትስ ነ ያለ ውትነተለው አስደሰቱ
በሊላ በየአንዳንድ መናፍስት ደር ሁምና ያለይ ሀድ ቶኮ መንፈስ ያለይ ሁምና ያለይ ሀድ ቶኮ መንፈስ ያለዩም ተችላ ኡት ቶኮዋን ምረተን የትሞለ ኡት እንጤቻይ ግዛቻይ ሰበዋን መላእክተን ፈጠሮ ኡት ግዲርን መንፈሱ
ቢያሜ እኛ በዱ መንፈስ ባልቴዘዝን ቆችነና ኡትን ግን ምን ለውሳን አቀልነን
የሰይጣን መንፈስ እኛ ሊጎዱ አቆቱሉ ለእግዚአብሔር ብቻ ለተዘዛ ነው።
የአሁኑ እግዜር ብኛ ሩቅ ለአነ ይኛን ረኮ አይችልን ነው ሰይጣዋ ረዳን ብኛት ሎሙ
እንኳ እኩ እግዜር ቡሩቅ ኢሎ እግዜር ቢጂሚ ባጂሚ በሁሉም ቦታ አለም አሁን ኡት ያለይ ቢጂን ኡት ሐዘነኛ ሁለምኒ ያስፈራረናኔዋን ጩቡኛይ ሁለምኒ የሽልናል ይህ ለአነይ ሀድ በውኒ ይጀደች የላሄይ ይህ ለአነይ ሀድ በውነኒ ይጂ የላሄይ ስምኒ ኢየሱስ ተናር በብክ ኡት ይኛነሚሁም እኮለኛ ይመስላል ይኛነሁም ይመስላል ችግር ተሪ ሀበይማ አገኝይማ ሐስናን ኃጢአታይ ነብሬ የእኛን የችግር ቁባ ሀነነማ በወገንን ተሰቃየሁ ለምን ለባህ ኡቲ ጊዜረን በው ያኔሁም እኩሚ ለሰብ ኃጢአት ለሁልምን የሙተይሁም ሰብ አሊመኖ ኡት ለሃተሚ ኃጢአት ሙተማ ኢየሱስ ቢሙት ሰይጣን ኢየሱሰን ጡኝ ሁኑ ባለንም ናሮ ቢሃሚ ሸሽተ ቀን ቢሃሚ ኢየሱስ ክርስቶስ ሸሽቀኒ ኢር ነቀማ ኡት ሰይጣንን ዋእን የውትን በዱ መናፍስትን አሸነፈማ ለምን ለባ ኢየሱስ ከሰይጣን የበለጠን ግዲር ሁምና ለይማ ለምን ለባ ኢየሱስ ከሰይጣን የበለጠናል ግዲር ሁምና ለይማ በዱ መናፍስትን ወፍርት ስህተትኑ ኢየሱስ ነተ ብቻ የዋምለክ አለቦ
እግዜር ምረተን የትሞሉ ባሃማ ለምናን ከኡትን እኛ ፈረናል
ይህ ብክኑ እግዜር በምረትን የትሞሉ ቢሃሚ ግን እግዜር በሰይጣን ስራ ደር ግዲር አርያለ ቢሁም ብክኑ በኃጢአት ዮጨኛት ኡት ግዲርን አርያለብ ኡት ያቦጃት ዮስራቅ ምቀኛ ዮሐን ያህያን ስናን ያቶራት ሰበን ዮዋምት ሰበን ዮስደብ ያህያን ስናን ለገግ ዮመኝት ዋን ማመንዘር በዱ ወህዩ ዮቅችትዋ ሊላ በዱ በዱ ስናን ግዜር በጣምን የጠላ በበዱ እንጋኖም ያይግሮጎቢ ሰብቻ የኃጢአተኖም ወይም የጩቡኖም ዋጋ በገሃነም ያጎኙ ነው። ሀደ ቀን እግዜር በዱ መናፍስት ሁለምኒ በገሃነም የጥለሙነ በዱ መናፍስት ያሞሉካለ እናችሁ ሰብቻ ተሰይጣንቻ ባድ ያጅነ ሂዶ የእግዜር አንበው ያኔ ኢየሱሰን ያልትቂበን ሌላን እግዜር ገሃነመን ይወስደና
እንዴ ኤዳኝ ገሃነም ምናን
ገሃነም ቡይት ነቱ ያይቃንም ቢን የጅራ አውዳ ሀድ ሰብ ለውጣ ቢብል ሐስና ወውጣት ያቀትልቢን አውዳ
እግዜርን እፈራል ሰብ አይኩን ነብረል ይህኔ ከበዱ ስናንተ አይኩ ሊያድግ ይችላል
እግዚአብሔርን ይፈራል ሰብ የሰይጣን ኡንጋ ሁለምን እንከኝ ብላል የእግዚአብሔርን ቃል የትይዘዝና ቁባይ እያሚ በዱ መናፍስትን የፈርናሩ ወዘናይ ወይም ልባይ ቦፍርትን ተሞሉምናር እሚ ሃነይ በኃጢአትናው ቢያሚ ሀደቀን እግዚአብሔር ቢያሚ ሀደቀኒ በኢየሱስ አመንሁም ኃጢአታ ኡት ፈቀበኝ ከበዱሚ ቡንጋይ ግረገቡ አሁ የበዱ መናፍስት ወፍርት ይለብኝ ሁለ ነግን እግዜር ይዘኘናል የወስርት የፋጫው ኤያዱኝን ፍራቻ ብቻ ለብኛማ ኡትም ፍቅርን ሊያ ግዲር ያሃነ ኢየሱሰን ያላስከፈዩም ኡት አተናሚ ይውድሃናል ይገግህ ጎይታ ተስንም ተቂበለይና